ሰላም ጤና ይስጥልኝ።
Hello ጤና ይስጥልኝ።
እግዚአብሔር ይመስገን።
የስራ ማስታወቂያ አውጥታችሁ ነበር አይደል?
አዎ አለቁ አሁንም CV ማስገባት ይቻላል።
እ፣ እስኪ ቪዲዮ ነው እና ከቪዲዮ ስር መመዝገቢያ link አለ ዩቲዩብ ላይ ማለት ነው።
እሺ
መጀመሪያ ግን ቪዲዮን ጨርሰሽ ይዩና
እሺ አይቻለሁ።
መመዝገብ ጊዜ ፈለግ ካየሽው ከቪዲዮ ስር link አለ መመዝገቢያ link፣ በዛ ገብተሽ እ፣ ካልተዘጋ ሞክር
እሺ በቃ እዛ ላይ ካለ ልመዝገብ እዛው ላይ አለ link አለ ከስር። ከዛ ያስመረጥሻል። link ኡን ከ- ነክተሽ ከገባሽ በኋላ ከዶንት ዩቲዩብ ጋር አብሮ ለመስራት የሚለውን ትነኪና ትመዘገቢያለሽ።
እሺ፣ እሺ፣ እዛ ላይ ልሙላ አበቃት።
Yeah፣ አዎ።
አይ መ- መጥቶ የሚሰጥ ከሆነ ቢሮ የት እንደሆነ ልጠይቃችሁ ነበር።
አይ በ link በ link ተመዝገብ።
በ link ነው? እሺ፣ እሺ።
እሺ